Hello. ሄሎ
የስድ ኢንዱስትሪ ቤት ነው የምንነዳ።
ሰላም ነው።
እግዚአብሔር ይመስገን።
ይኸው እቺ ጌም ዋን እንዴት መዝጋት ይችላለሁ?
እ እ
ግሪሚን
የቱን ጌም
እቺ እቺ አቪያቶሩን
መዝጋት ይችላለሁ እስክል አልገባኝም።
ጨረሰችኝ። በቃ ብሩን እኔ የሚሰራውን ሁላ በቃ ማኪና ሁላ ሸጭቼ እኔ ጨረስኩኝ። በቃ ሊያብ ነው መዝጋት ይችላለሁ? ይቻላል።
መዝጋት አይቻልም። እሺ ለምን እንዴት ላድርገው ታዲያ? እኔ እተዋለሁ ካልኩ እተዋለሁ ካልኩ ማጥማጣ ጫት ጫትሜ ሲመረቀን በቃ መተው ይመጣብኛል።
አይቻልም። መተው ይመጣብኛል።
አይቻልም። እንዲህ አይነት ነገር ታዲያ- ስትጫወት በኃላፊነት ነው መጫወት ያለብህ። ይህን ሁላ ብር እኮ ለመዝናናት ነው አይደለ? game ኡን የምትጫወተው እየተዝናና ለማሸነፍ ነው አይደለ? game ኡን የምትጫወተው መኪና መኪና ለምን ትሸጣለህ?
ለእነሱ ብዬ ነው